Hello. Hello. ሰላም ይሰማል? አለን አለን። ምን ልርዳዎት?
ሽልማት ምናምን ብሎ message ያለቀቃ ሽልማቱ ምን አዎ የቴሌቪዥን አዎ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል። game ነው፣ ቴሌቪዥን game ነው። እየተዝናኑ የሚሸለሙበት ጨዋታ ነው። ሙሉ መረጃ ለማግኘት ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ የሚል አለ። ሶስት ቁጥር ለመጫወት ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣልዎታል። እርስዎ መርጠው መጫወት ይችላሉ። ጥያቄና መልስ በኩል ነው የሚጠቀሙ። የሚያሸልም ጨዋታ ደግሞ እድሎትን ይሞክሩ የሚል ነው። መርጠው መጫወት ይችላሉ። በድረገጽም ገብቶ መጠቀም ይችላል። ስልክዎት smart ከሆነ
የጥሪ ማሰማሪያ በመቀያየር ሽልማት አይገኝም?
ይ- ይገኛል። ዘጠኝ አ- ስምንት ሀያ ሁለት ላይ መደወል እሱ- የእርሱ መረጃ እኔ መስጠት ስለማልችል ስምንት ሀያ ሁለት ላይ ደውሎ መጠየቅ ይችላል።